በተለይ የተሰበራ መረጃ ማዕከል በኩል ምንወደው
ኖር ስልን እንትን የሆነ ድሬ ወደ ላሊበላ ቆርጬ ነበር እና የተ- ሰዓት ምናምን እንትን ያደረጋችሁት ሶስት ሰዓት ከሩብ ነው ከአዲስ አበባ ከድሬ ወደ አዲስ አበባ እንትን ቆርጬ ነበርኩት እና አሁን ተስተካክሎ አራት ሰዓት ነው ከድሬ መነሻ ወደ ላሊበላ መነሻም ደግሞ አራት ሰዓት ከሩብ ነው ተመሳሳይ ሰዓት ነው የሆነው ክራዝሌት ስለሆነ ቸክ እንድታደርጉ ብዬ ነው ይቅርታ ይደግሙልኛል የቆረጡትን ትኬት
ምን ምን
ይደግሙልኛል የቆረጡትን ትኬት
ኮሩ
አይ ከአንድ አዲስ ይነግሩኛል ከላሊበላ ድሬዳዋን የቆረጡት
ከድሬዳዋ ወደ ላሊበላ ከድሬዳዋ ወደ ላሊበላ እኛ ጋር ነበር አዎ።
የተቆረጠ ይሄ ትኬት
አይ በእንትን ነው የቆረጥኩት በምን ትራዝ እንዴት ነው በኦንላይን ነው የቆረጥኩት ኦንላይን ራሱት የቆረጡት አዎ።
እሺ አሁን ምን ማድረግ ነበር የፈለጉት እሱን ትኬት
እና ቴክስት የገባ ኢትዮጵያን ምናምን የሚል አራት ሰዓት መነሻ ምናምን አድርጋችሁ ነበራችሁ
አዎ እኮ ይህንን ስልሳ ሰባት ሰማንያ ሰባት ላይ ደውለው እሺ
እነሱን ጠይቋቸው የኢትዮጵያን ኤርላይንስ ነው ሌላ ምረዳውት ነገር ይኖራል
አመሰግናለሁ
እሺ እናመሰግናለን ስለደወሉ መልካም ቀን
እሺ